ጤና ይስጥልኝ። ሁሉ ስፖርት ነው ባኮምለዳ
አረ ቅድም balance እምቢ ብሎኛል ብዬ ነግሬሽ እኮ checking አላረግሽውም። ራስ ቴሌግራም ላይ ልክ
በየትኛው በዚህኛው ቁጥር ነው የላኩት ቴሌግራም?
አዎ በዚህ በሀያ ሰባት ቤቱ transaction ላክልኝ ብለሽ ልኬ አላየሽውም ጭራሽ። hello
የትኛው ነው
እ ሶስት ሺህ አምስት መቶ
የሁሉ ስፖርት ቁጥሮትን ይንገሩኝ።
የሁሉ ስፖርት ቁጥር ያለውን ይሄ ነው በዚህ ነው ሁሉ ስፖርት የሚጠቀሙት።
ሀያ ሰባት ሀምሳ አራት ሰላሳ አምስት ዜሮ አዎ በዚህ ነው አስተላልፌለታለሁ። መልስ ሳገኝ አሳውቆታለሁ።
እሺ እሺ